Dennis and Bushwick.
ሄሎ ሄሎ ቤስቤት ነው የምንባ
እንትን ነበረ ድሮ ብር አድርግ አሁን እያወራ እያወራ ነው?
ብኝ ነው
መቼ
እ፣ በሰላሳ ነው መ- ድምፅ አይሰማም። ምን አልከኝ?
በሰላሳ በሰላሳ እሺ። ከሀያ ዘጠኝ ደግሞ የተደረጉ ውይይቶች በሳንቲም ፒሪዮድ ሌበር አ የሲስተም ችግር ተፈጥሮ ሳንቲም ፒሪዮዶች ጋር ትንሽ አስቸግረው ነበር፣ ወጪ አልሆነም ነበር እሺ እና ትናንትና ነው መስተካከል የጀመረው። እስከ ነገ ድረስ state account ላይ ወይ ደግሞ ቴሌብር account ላይ ይገባላል።
እሺ እሺ